ሄሎ ሄሎ ሄሎ አቤት ሄሎ ከቴሌ ነበር የምደውለው። አሜን ነው አይደለ?
አ ፋሚና
እሺ። አይ ቁጥር አይሰራልንም ብላችሁ ናሆም ጋር ደውላችሁለት ነበር?
አዎ አ- አሁንም እየሰራ አይደለም። መቀበል ብቻ ነው እንጂ ወደ ውጭ መደወል አንችልም።
በ normal በ fixed ላይ number ኦቹ ነው እነሱ ናቸው ማይሰሩ አዎ extension እኛ number ኦቹ አሁን አዎ ከውስጥ ወደ ውጭ መደወል አንችልም።
እኮ የቢሮ ያሉት extension number ኦቹ ናቸው ማይሰሩት አይደለ?
አዎ፣ የዜሮ አንድ አዎ።
ሁለት ብሎ የሚጀምረው ትክክል።
ቁጥር አዎ እሱ አዎ፣ አይሰራም።
አዎ፣ አዎ።
incoming ብቻ ነው outgoing እኮ የለውም ኢንካሚንግ ነው።
ኢንካሚንግ አዎ።
ብቻ ነው። ይህም ግን ተቆራራጭ ነው። like ማለት connect አድርገን እንቆያለን፣ ግን የሆነ time ላይ ይጠፋል። ችግሩ ምንድን ነው?
in case connection issue ሊሆን ይችላል እንጂ configuration ከሆነ ጭራሽ አይሰራላችሁ።
አሁን እኔ በስልኬ ነው የምጠቀመው እሺ እና እ፣ ሁሌም data ው ክፍት ነው unlimited እኮ interrupt ስለሆነ ሊሆን ስለሚችል connection ኑ እሺ
poor የሆነበት time ሊኖር ይችላል አይደለ? በዛ time Yeah.
ሊቆራረጥብህ ይችላል እንጂ normally Yeah.
የ configuration issue ካለበት እንዳለ ረዳ Okay.
ወደሚሆነው አይሰራም።
ጥሩ። እሺ እስኪ በቃ out ማለት ወደ ውጭ ለመደወል እስኪ outgoing call ኡ እሱን- የዚህ የ extension number ኦቹ ባይሰሩትን እሱን check ላስደርግ።
እሺ እሺ እኔ እናት እሺ thank you እሺ እሺ እሺ እሺ እሺ እሺ ቻው፣ ቻው።